የመስከረም አደይ አበባ ነህ መቼም አበባ ነህ መቼም ተመኘ ፍጥረት ከበቡህ ንቦችው ከበቡህ ንቦችው የረቃ ፀሐይቱ በሰማይ ምድሪቱ ፈንጥቆ ጆሯቸው ካላንተ ይታዩኝ ውበት ድምቀታቸው ብርሃን ድምቀታቸው